ቢሰማኝ ምን አቅም አለኝ? ምን እፈጥራለሁ? ሲዘፈን ሲደለቅ አልቅሼ ከለች እሸኝሻለሁ ውቤቴ ዘርግቼለት ጥሪው ደርሶኛል አመስግኛል ጉብልባትን ቢሰማኝ ምን አቅም አለኝ? ምን እፈጥራለሁ? ሲዘፈን ሲደለቅ አልቅሼ ከለች እሸኝሻለሁ ሲዘፈን ሲደለቅ አልቅሼ ከሄደች እሸኝሻለሁ ጠልፍ ያልወሰድኳት መኩሪያ ጥይት የለኝ አስጥያ ላስቀራት ትከሻ አነሰኝ ትከሻ አነሰኝ አብሬያት አድጌ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድሯት የእሷ ወገን ያዘና ተገጣጠመና የኔ ሸጋ ሰርገኛው አዘነና ሁለት ወዶልና የኔ ቆንጆ ባልንጀራ ይክፋሻው ተብሎ ሲዘፈን የኔ ሸጋ የኔን ማና የልኛይ የፍቅሬን ሰቀቀን የኔ ቆንጆ ወይዤሽ መክረሜ ላቶኝ ላርጎልሽ አልሰፋም ዙሪያዬ ባስጠይቃል መስኮል ከዚህ በላይ ምን ሊያሳዝን የሰው ነገር እድሜ ሰጠው ብዙ ይችላል ምን ይቸገር በትዝታ ስኮራመት ያላዛኝ ጣለችኝ ትዳሯን ያሙቀው የምላትም የለም ጉበሌ ሰርግሽ የለት ጥሬው ደርሶኛል አመስግኛል ውቢት አዲሱ ቤትሽን ያለም ያርግልሽ መርቄሻለሁ ነጥለውሽ ከኔ ስቶሽ ለሌላ ምን አደርጋል ነጥለውሽ ከኔ ስቶሽ ለሌላ ምን አደርጋል አሃሃሃ አማላጄን ታዘብኩ ባንቺ የተነሳ እህህህ ሁሉም ቀለለብኝ ሚዛን አነሳ ሚዛን አነሳ አሃሃሃ በይተዩ በይተዩ ይቅር ምን ያደርጋል እህህህ እንኳን የወጠኑት የያዙት ይወድቃል የያዙት ይወድቃል አልገባም ከዳሱና ድግሱ ምን ነው የኔ ሸጋ ትከሻ የማይሞቃ አይጥመኝ እስክስታው የኔ ቆንጆ በማለት ልታይ ላገኘች ብቻ ነው የኔ ሸጋ ተነጥቆ ላጣማና መችዬ ያነሰው የኔ ቆንጆ ለሁሉም አትሞላ አለም ጎዶሎ ነች። ደስታና ሐዘን ታካፍለዋለች። ደሞ ካለ ያየኖድ የድል ነገር ይቅናሽ እንጂ ምን ሊወጣ አይመለን ማገር ስትሸኝ ልዘን እንጂ ያለ ሰው ትለሽኝ ባንቺ የሚተካው ማካካሻም የለም ሸጌ ሰርጌሽ የለት እኔው ነግር እንጂ ተጠርቻል አለም በወግ ማረግሽ ቤ ቤቲ ሲዘፈን ሳለቅሶ ያለው አድባር ትቀበልሽ ገኔ ባዳሽ ነኝ እርቄሻል አድባር ትቀበልሽ ገኔ ባዳሽ ነኝ እርቄሻል አሃሃሃ፣ በእምነት በሃይማኖት በማተብ አንዱን የምን ዱብ ዕዳ ነው ሳናስብ የለየን ሳናስብ የለየን አሃሃሃ፣ የዝርዝር አዝርቷ ከዘሬ ጌም የለው ሳትወድ ከኔ ለያት መርጫዋን ተጭነው መርጫዋን ተጭነው ማተብዬ ልምጠና ባስቡ ጠይቅሽ የኔ ሸጋ አብሮ አደጎዳ ጀና ብል ይከፋል ባልሽ የኔ ቆንጆ በቃ ተራራቅና ያሰብነውም ቀረ የኔ ሸጋ ምኞቱ ጥናችን አይ መይለት ነበረ የኔ ቆንጆ አይጠፋም እንደኔ እጣ የደረሰ ጠብቅ ያቆየውን ያሳለፈ ለሰብ ደሞ ሆዴን ያቃጥል እንጂ ያንቺ ነገር ያጣ ያምር አድማጭ የለው ምን ቢናገር ተኮራምቶና